አመሰግናለሁ።
ጤና ይስጥልኝ። ቢንያም ነኝ ከኦዳ ኤሌክትሪክ ተሽከርካሪዎች ማምረቻ ድርጅት። እባክዎን ልርዳዎ ተደውሎ ነበር እ ተደውሎ ነበር። እባክዎን ልርዳዎ?
ማን ነው የደወለው?
ባጃጅ ሀሎ።
ምናምን ፈልገሽ ከሆነ ጠዋት ደውለሽ ነበር ሁለት ሰዓት ላይ
ማን ማን ልበል?
ኦዳ የኤሌክትሪክ እ ተሽከርካሪዎች ማምረቻ ድርጅት ነው።
እ
መልካም ቀን